Hello ይላል በል group ላይ ጽፈህ ነበረ order አልደረሰልህም ምን ሲደወል አይነሳም አታነሱም
እንግዲህ ወደ ነው ይሆናል ምንድን ነው አልደረሰም ነው order ኡ
አይ የሚሰራው እንትን ሊቆይ ነው ሰላሳ ደቂቃ ታገስ ማለት ነበርና የሚቆይ ሆኖ
ምን አልከኝ
የሚቆይ ነበረ ምግቡ ቆይቶ ነው የሚሰራው ተብሎ ማለት ነው Okay እሺ ደውሎ ሲያዟቸው ቆይተን ነው የምንሰራው ሰላሳ ደቂቃ ምናምን ብሏቸው ነበርና እኔ ሲደርስ ሰዓት ስላለቀብኝ እንደዛ ሲሉኝ ደወልኩ ዜሮ አንድ አንድ ላይ አይሰራም ከዛ group ላይ ጻፉ ማለት Okay እሺ customer ያውቃል እንዲቆይ እንደሚችል
እኔ እመጣለሁ ታዲያ እንዴት ላናግር ዜሮ አንድ አንድ ላይ ስደውል አልተነሳልኝ ለዛ ነው እኮ እንደዛ የምልሽ እሺ እሺ አሳውቅልሃለሁ ለማንኛውም
እኔም ደርሶልኛል ወጣ ነው አሁን እሺ እሺ